ሄሎ
ሻሸመኔ ከተማ ነጻ ስልክ ጥሪ ነው።
አዎ አዎ አዎ የሻሸመኔ ከተማ ነጻ ስልክ ጥሪ የስልክ ጥሪ አዎ፣ ትክክል ነው።
አዎ ተሳሳተ።
ቅሬታ ለማሰማት ነበረ እሺ እሺ እሺ
እ?
እሺ ይችላሉ ይችላሉ።
አዎ የሳይንስና ቴክኖሎጂ ማንን ሰራተኞች ማንን በል ስሞትን
እ፣ ስሜ ለጊዜው ይቆይ እግዚአብሔር ያውቃል። ለደህንነት ዝባል መግለጽ አልፈልግም እ፣ ይቀጥሉ ነው